ጤና ይስጥልኝ የቴስቴ በራ መርጃ ማዕከል ባኮም ልርዳው።
ጤና ይስጥልኝ ከመቀሌ አዲስ አበባ ደውለን ነበር ነው ኔትወርኩ አስቸገረ። ከአዲስ አበባ መቀሌ ከመቀሌ አዲስ አበባ ነው ከአዲስ አበባ መቀሌ ነው።
ከአዲስ ከአዲስ አበባ መቀሌ
ከአዲስ አበባ መቀሌ የቀን ስድስት ሰዓቱን ነው የፈለጉት አይደል?
አዎ ለቅዳሜ ስድስት ሰዓት አ
አዎ ቅዳሜ ቀን ስድስት ሰዓት ከሀያ ነው በረራው። አምስት ሺህ ሁለት መቶ አርባ ስምንት ብር ነው።
አምስት ሺህ ሁለት መቶ አርባ ሁለት
አርባ ስምንት
አርባ ስምንት okay እሺ
ለያዝሎት
ወይ አንድ የመልሼ ልደውል ያዝልኛ አንድ ይቻላል ይቻላል። መልሰው ይደውሉና እንይዝሎታለን።
እሺ